hello hello አቤት ሰላም ጤና ይስጥልኝ። እንዴት አብረን እንዴት አደርክ?
አለሁ ከስቴንፎርድ ነበር ምደውልልህ።
ከየት አልሽኝ?
ከስቴንፎርድ ነበር ምደውልልህ።
እሺ።
የልጆች የክረምት ስልጠና ከዚህ በፊት ተጨማሪ መረጃ ፈልጋለሁ ብለህ ስልክህን አስቀምጠህልኝ ነበር። አስታወስከው?
አ- አላስታወስኩም። አካ- አጋጣሚ ሆኖ ነበርኩኝ መሀል ላይ እና ባለቤቴ አንድ ላይ አድርጋ የሆነ ቦታ ላይ ጀምረዋል። ስልጠና ኦሬንጅ ጀምሯል።
ሰምተህ ነው?
አዎ አዎ፣ ጀምሯል። ተመልካም ጀምሯል። already ያልነበርኩም አልነበርኩም። ለዛ ነው
እሺ thank you ባለቤቴ እሱ ችግር የለውም። እሺ